ተገደጅተናል እንድታናግሪ ደስ ይለን ይሆናል በፍቅርሽ ተይዞ ልቤ ደጅተናል እንድታናግሪ ደስ ይለን ይሆናል እንድታናግሪ ደስ ይለን ይሆናል አመቱ ሁለት አመት የነበረን ፍቅር አሁን እንዲገብቶ እንዴት ትምክር አንቺ ብትለሺው ምን ያረሳሁትን ትዝ እያለ ባባ ቀንም ሆነ ሌሊትም ለፍቅርሽ ተይዞ ልቤ ደጅ ይጠናል ብታናግሪ ደስ ይለኝ ይሆናል በፍቅርሽ ተይዛ ልቤ ደጅ ይጠናል እንድታናግሪ ደስ ይለኝ ይሆናል ምነው የኔ ፍቅር ልብሽ ከኔ ራቀ አይኔ ምግብ አጣ መልክሽ ናፈቀ አሁን ባስታውስሽ ትዝ ይልሽ ይሆናል ግን በጣም አስቢ ልቤ ደጅ ይተናል በፍቅርሽ ተይዞ ልቤ ደጅ ይተናል እንድታናግሪ ደስ ይለው ይሆናል እንድታናግሪ ደስ ይለው ይሆናል እጅሽ ተይዞ ልቤ ደጅ ይጠናል እንድታናግሪ ደስ ይለኝ ይሆናል በፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሪ ደስ ይለኝ ይሆናል እንድታናግሪ ደስ ይለኝ አመቱ ሁለት አመት የነበረን ፍቅር አሁን እንዲቀርቶ እንዴት እንዲቀር አንቺ ብትረሺው እኔ ያረሳሁትም ትዝ እያለኝ ባባ በፍቅርሽ ተይዞ ልቤ ደጅ ይዘናል ብታናግሪ ደስ ይለኝ ይሆናል በፍቅርሽ ተይዞ ልቤ ደጅ ይተናል ብታናግሪ ደስ ይለኝ ይሆናል ብታናግሪ ደስ ይለኝ ብታናግሪ ዋ ደስ ይለኝ ይሆናል ብታናግሪ ደስ ይለኝ